የለም ሌላው ጤና ይስጥልኝ አቤት ከዊ ፕላስ ነበር የደወልኩት እ ከዊ ፕላስ solution
ምን ደርሶልሽ ነበር
ዊ ፕላስ solution ባለፈው app ላይ ተመዝግባችሁ ነበረ
ማ
እናንተ እ
ምኩራብ ምኩራብ collection አይደለም
ተሳሳትሽ ነው ማን ነበር
እሺ በቃ ምኩራብ ሶ- collection አይደለም እ ምኩራብ ሶ- collection አይደለም ወይ
ምን ብለሻል
ምኩራብ collection አይደለም ወይ
ሄሎ ሄሎ
አቤት
ምኩራብ ሶሎ- ወይ- collection አይደለም እ
ምኩራብ collection አይደለም ወይ
አይደለም ማማ ተሳስተሻል እሺ ይቅርታ ችግር